ጤና ይስጥልኝ አሊባባ።
ሰላም እንደምን አለሽ?
እግዚአብሔር ይመስገን አባቴ።
አሁን መኪና አይቼ ነበር TikTok ላይ እና Corolla አለ ሁለት ሰባቱ
khaki color ኡ ነው። khaki color ኡ ነው።
አዎ ሁለት ነጥብ ስምንት
ስንት ነው በባንክ
ባንክ ስምንት cash- መቶ ሺህ
ባንክ ስምንት መቶ ሺህ ነው እና በ- ለ- ለእጃችሁ ሁለት ሚሊዮን አዎ
እ አዎ አባት ባንክ እሺ፣ ከሆነ ገዛ- እንደዚህ ነው።
እሺ።